ከሰባ መቶ ብር በላይ አ- ሌላ ቤት እ ድንች አዝዤ ነበረ ትላንትና። ሽንኩርት እና ቲማቲሙ ነው የመጣልኝ። ድንቹ አልመጣም። አራት ሰው group ኡን ሞልቼ ያለው ለምን አልመጣልኝ?
መጨረሻ ላይ ነው complete ያሉት እሱን ድንቹን አዎ
ገለዛ ይሆናል ላይ እ ቆይቶ complete ስላሉት ይሆናል። ስልክዎትን ይንገሩኝ እስኪ check ላድርግለት።
ዘጠኝ አሁን የደወልኩበት ይነግሩኛል። ይቅርታ ሌላ ዘጠኝ system ላይ ሰላሳ ስላለ እሺ ሰላሳ አምስት እሺ ዜሮ አራት ዜሮ ዘጠኝ
አዎ accept አልተባለም ኮድ አልተላከለትም አይደለ?
አዎ እኮ ለምን አልተላከልኝም? እኩል ነው ለነ- ይሄ ለነገ ያሳዘንከው መቼም።
አዎ ይሄ ለነገ ነው የሚመጣልዎት
ለምን እ ለምን ምክንያቱ አይ ምንድን ነው?
መጨረሻ ላይ ቆይተው እ ነው አይደለ? መጨረሻ ላይ አይደለ ይሄንን complete ያሉት አራተኛ ሰው ስለሚፈልግ አራተኛው ሰው complete እስኪያደርግ ድረስ ቆይተን ነበር።
አዎ።
እውነት ነው።
አዎ ለዛ ነው
እሺ ቀድሞ ከዛ በፊት ብዙ ሰው ስለነበር ነው። ቶሎ ቢያደርጉት ኖሮ ከዛኛው ጋር ይመጣ ነበር። ለዛ ነው ጥሩ እሺ እሺ እሺ፣ እሺ፣ መልካም